ጤና ይስጥልን Best Bet
እንትን ነበር balance ነበረኝ ቦነስም ገብቶልኝ ነበር።
የምን ነበር ይቅርታ፣ የት ከየት ነው?
እንትን ነው አይደለም ሂሳብ ለ- እንትን ለማለት ነው የኔ withdraw አድርጌ
እሺ
withdraw በዚህ ስልክ ነው?
አይደለም እሺ
እና ከሂሳቤ ላይ ቀንሷል፣ ግን deposit ኤ ላይ withdraw አድርጌ አላስገባልኝ ስልኩን ንገረኝ። እሺ ዜሮ ዘጠኝ እህ አስራ ሶስት እሺ ዘጠና እህ ስልሳ ስድስት ሀምሳ አራት
እሺ አንድ ይቅርታ ትደግምልኛለህ?
አስራ ሶስት እሺ ዘጠና
አስራ ሶስት ዘጠና እሺ ስልሳ ስድስት ሀምሳ አራት
ዛሬ ነው
ዛሬ ነው ስንት ብር ነው?
withdraw ያደረኩት ነው እም አስር ሺህ ስድስት መቶ ብር
አስር ሺህ አምስት መቶ ብር አስር ሺህ አምስት መቶ ነው አስር ሺህ አምስት መቶ ሺህ
ወደ ዜሮ ዘጠኝ አስራ ሶስት ዘጠና ስልሳ ስድስት ሀምሳ አራት የቴሌብር አካውንትን ያስተላለፍከው አዎ
አሁን ገብቶልሃል። እሺ check አድርገው እሺ confirm ብለው ከመጣልህ ደውልልን። እሺ ለእኛ እኛ confirm ስላላ- ካላረግነው ስለማይገባ።
እሺ እሺ፣ መልካም ቀን